ይስጥልን።
አብሮ ይስጥልን። እንዴት አመሸሽ?
እግዚአብሔር ይመስገን። ልታዘብ ትኬት መቁረጥ እንችላለን እንዴ? በዚህ በስልክ
ትከታተላላችሁ?
እ?
ዩቲዩባችንን ትከታተላላችሁ? ዶንኪት
አዎ።
አንዱ የመጀመሪያው ቪዲዮ ላይ ምናምን ግቡና description ውስጥ link አለ መመዝገብ ትችላላችሁ።
እሺ። ከዛ ነገ መክፈል እንችላለን እዛ?
አይ መጨረስ ትችላላችሁ ክፍያ ምናምን።
አዎ ነው እንዴ? እሺ
እሺ መልካም ቀን።
እሺ